ጤና ይስጥልን ቪዛ ኢትዮጵያ በስራ ነኝ። እባክዎ ምን ልርዳው?
አብሮትልን ሰላም ነው?
እግዚአብሔር ይመስገን። ምን ልርዳው?
ትናንት መካኒኩ መጥቶ ነበረ እና ራሱን ነበረ መልሶ ጠግኖ ሄደልኝ። ያው አሁንም እንዳረፋ ሆኖ አልቀዳ አለኝ።
እሺ ደንበኛችን በዚህ ስልክ ነበረ ትንትና ደውሎ ያስመዘገቡት?
አዎ በዚሁ ስልክ ነው።
እሺ ትንሽ ጠብቀኝ። መስፍን ሬስቶራንት ነው?
አዎ መስፍን ሬስቶራንት። አዎ
እሺ ደንበኛችን አሁንም አረፋ ነውን አይደል ያሉኝ?
አዎ አረፋ ነው የሚያደርግ። ያቺ የተሰበረችው አንተን ዝም ብለን ነበረ የጠገነው። ካልተቀየረ መሆን አይመስለኝም። አረፋ ነው አሁንም መልሶ የሚሆን።
እሺ ደንበኛችን ጥያቄዎትን ድጋሚ ወደ ጥገና ባለሙያዎች አስተላልፋለሁኝ። መተው ያስተካክሉሎታል።
እሺ አመሰግናለሁ።
እሺ ሌላ መረዳት ነገር አለ?